Hello ጤና ይስጥልኝ Best Bet ቃል ኪዳን ምን ልርዳዎ
ሰላም ነው።
ሰላም ልርዳዎ ወጪ አሁን ወጪ ላውጣ ስል አልገባልኝ።
ምንድን ነው የሚሉት?
አይ ከሁለቱም ቀንሷል። ከጨዋታ account ም እሺ ከቴሌብርም የለም። ቴሌብር ላይም አልገባም። ከጨዋታም ቀንሷል እና እንዴት ነው?
እሺ ስንት ብር ነው?
አምስት ሺህ ብር
በዚህ ስልክ ቁጥር ነው?
እንደዚህ ስል ቁጥር አለ።
እሺ የዛሬ ነው አይደል?
አዎ አሁን ነው።
እሺ አንዴ መስመር ላይ ጠብቁኝ።
እሺ።
Already ገብቶሎታል እኮ check ያደርጉት
እ?
ገብቷል። ወደ ዜሮ ዘጠኝ ሀያ ስልሳ ሁለት አስራ ሶስት አስራ ዘጠኝ ገብቷል።
እሺ አመሰግናለሁ።
እሺ መልካም ቀን።